እባላለሁ። ጤና ይስጥልኝ ተስፋውን።
ሄሎ፣ ጤና ይስጥልኝ።
አብሮ ይስጥልኝ።
ፍሊንትስቶን አዎ ፊኒስቶ ነው።
እንትን መረጃ ለመጠየቅ ነበር።
እሺ ይቻላል።
እዚህ እንትን እስራኤል ኤምባሲ ጋር መገናኛ እ።
ህንጻ አላችሁ አይደል?
አለና አ ምን ቤቶች አሉት እንዴ? ይሸጡ እዛ ላይ እኮ አልቋል። ያው ቢሮ መጥቶ ከጠየቁ ነው።
ነው። አሀ አልቋል። አይ ባዶ አዎ።
እንትኖች ስለማይ ነው በዛ ሰዓት
ከስር ያለው ነው አይደለም። አይ ከስር የሚከራይ ነው ለንግድ ነው። አረ ከላይ መኖሪያ እ፣ እዛ ደርሰናል
ይህ site አላችሁ?
አሉ። ሌሎች ወደ ዘጠኝ የሚሆኑ site ኦች አሉ። ወደ ቦሌ፣ አ ሲኤምሲ፣ ሰሚት፣ በሻሌ፣ ሴንድ ሴት አካባቢ ነው ሲኤምሲ የተባበሩት ጋር የተባበሩት። ይታወቃል ዋጋው
አ በካሬ ከሰባ ዘጠኝ ሺህ ብር ጀምሮ አለ።
ስንት ናቸው? አሁን ባለ ሁለት ስንት ነው?
ባለ ሁለት ካሬው አ
ከዘጠና አራት አለ ሰባ ሶስት ዘ- ስልሳ እ?
ያው እንደ እርሱ ምርጫ ነው።
ነው እንትን ያከፋፈልስ ሁኔታ እንዴት ነው? አንዴ ነው ምንድን ነው? በባንክ አለው?
አንዴ ሳይሆን ያው ቅድመ ክፍያ ሶስት መቶ ሺህ ብር ይከፍልና ስንት ስንት ስንት?
ሶስት መቶ ሺህ ብር ሶስት መቶ ሺህ ብር እሺ።
ቀሪውን ደግሞ ከአምስት ከአስር ዓመት መክፈል ይችላሉ። ከወለድ ነፃ ነው። ወለድ የላቸውም።
ወለድ የላቸውም አዎ።
ማለት በምንድን ነው የከፈለው? በየወሩ ብዙ ያከፋፍል እንትን አለ። አ- በየወሩ አልባ- ላይሆን ይችላል። እሱ አዎ።
እንደተመቸት መክፈል ይችላሉ።
ስለዚህ ቢሮአችሁ የት ብቅ ልበል?
እ፣ ሶስት ቢሮ አለን። ቦሌ፣ ገርጂ፣ ልደታ የትኛው ይቀርቦታል?
ገርጂ ገርጂ ይመቸኛል።
ገርጂ ከኮሪያ ሆስፒታል ወረድ እንዳለ ወደ መንገድ የምታስወጣ ቀጭን መንገድ አለች። ካወቁ ወደ ቦሌ ሆምስ ሜጇ ቦሌ ሆምሳ እዛ መሀል ላይ አለ okay። የሆነ ምግብ ቤት ምናምን ይሄ
ኮሪያ የኮሪያ ምግብ ቤት አይደል? ኮሪያ ሳይሆን የሆነ ቤት አለ፣ ስጋ ቤት ነገሮች።
እ፣ ወይ ማቆ የዮናታ መሰለኝ ቸርች ቤት።
ካወቁት ዮናታን church አዎ፣ አዎ።
በቃ ከዮናታ church ትንሽ ነው ወረድ የሚል ይታዩታል። እዛ ወረድ ብዬ በ- ነጭ- እሺ፣ እዛ መጥቼ መረጃ መጠየቅ አዎ፣ እዛ መቶ እሺ።
ስለመገናኛ መጠየቅ ይችላሉ። ዛሬ ይችላሉ እንዴ?
እ፣ አይ ዛሬ እንኳን አይመቸኝም፣ እም።
ነገ ብቅ እላለሁ።
እሺ ወደዛ ማን ልበል ስለማ- ስሞትን?
እኔ ሚኪያስ እባላለሁ።
እሺ ምን ላይ ነበር ማስታወቂያችን የሰሙት?
እ? እ?
ምን ላይ ነበር የሰሙት ምን ማስታወቂያ?
ፍሊንትስቶን በጣም ይታወቃል። ምን አዎ ልክ ነው፣ ግን ለ data ስለፈለግኩት ነው።
እ?
ለዳታ አይ ፈልጌ በሚዲያ ነው።
ያው ባለቤቱም ይታወቃል እኮ ተደረገ።
እሱ ልክ ነው። በቃ እሺ፣ አዎ፣ ስለዚህ ያው ቤቱ ጋር እንዳየሁት አላውቅም እንጂ ቆይቷል። ያው እሺ፣ ችግር የለውም። እሺ አይ እኔ አሁን እንትን አለኝ ቤት አለኝ፣ ግን እንደው መቀየር ስለፈለግኩኝ እም፣ ልሸጥም ስለሆነ እንደው ምን ያህል ይሆናል ብዬ ነው በቃ እሺ፣ ይምጣ።
እናንተ ጋር መግዛት የምችል ከሆነ አዎ፣ አይ ተመጣጣኝ ናት፣ ያን ያህል ውድ ስላልሆነ አዎ። አይ እኔ ነው ኮንዶሚኒየም ነው ያለኝ፣ እም፣ እሱን ሸጬ ወደ እናንተ ጋር ለመግባት አስቤ ነው።
በቃ እሺ፣ አሪፍ።
እሺ በቃ ብዬ ቃለሽ እሺ፣ እደውልለታለሁ እኔ። እሺ እሺ እሺ አመሳሽ